انا استفدت من الضغط
እንተን ቦነስ ማለት ነው። hello እሺ ይሰማል
የሆነ አራት መቶ ምናምን ብር ቦነስ ሰጥቶ የነበረ ለምን መ- መልሶ ወሰደው?
መልሶ ወሰደው የምን ቦነስ ነው የተሰጡት
ይህ የሁሉ ስፖርት ነው።
እኮ በምን ምክንያት ነው አራት መቶ ብር የተሰጡት ቦነስ አንድ ላይ ሁለት መቶ ብር አንዱ ላይ መቶ ሀምሳ ማለት አንዳንድ አበላሽቶብኝ ማለት ነው።
አንዳንድ የተበላሸ ነው አዎ እስቲ ንገሪኝ total odd ኡ
odd ኡ ለምሳሌ አሁን ይሄ ባለ ሁለት መቶ ብሩ ይህ ኔትወርክ ደግሞ አንዱ መቶ ሀያ አራት ነው ወዱ
እሺ ቶ- የ- በስንት ብር ነው እንትን ያሉት በስንት ነው የጣሉት ሀምሳ ተመደበ መቶ ሀምሳ መለሰልኝ
total odd ኡ ስንት ነው ያሉኝ እ እ total odd ኡ ስንት ነው ያሉኝ
መቶ ሀያ አራት መቶ ሀያ አራት lost የሆነ ለስ- lost የሆነ ቦት የቀ- የቀይ የበራው በስንት ነው odd ኡ
አንድ ሰላሳ ሶስት አንድ ነጥብ ሰላሳ ሶስት አዎ
በስንት ነው የተመደበው
በሀምሳ
እሺ ስንት ነው የሰጡት
የሰጠኝ መቶ ሀምሳ
መቶ ሀምሳ ከዛ ወሰደ መልሶ
አዎ የለም አሁን ወስዶታል መልሶ
እሺ
እንደገና ደግሞ ሌላም አለ እዛው እንዴት ላይ ሌላ ሌላ ደግሞ ወደዛው እሱ ደግሞ ሁለት መቶ ስልሳ ሶስት ነው ሆዱ
እሺ ስልክህን ንገር- ንገረኝ
ዜሮ ዘጠኝ አስራ ሁለት እም፣
አስር እም።
ሀያ አምስት ሰላሳ ስድስት
ትኬት ቁጥሩን ያውቁታል
ምኑ ይኸው ትኬት እያየሁት ነው ምን የትኛ ትኬት ቁጥር ማለት ሀምሳ ሰባት ሀምሳ ሁለት ሀምሳ ሰባት
hello እ እየነገርኩሽ እኮ ነው እኮ ቀስ ብለው ይናገሩ ሀምሳ ሰባት
ሀምሳ ሁለት ሀምሳ ሁለት
ሰባ አንድ ሰባ አንድ
አርባ ሶስት ዜሮ ዜሮ ይሄ ሌላ ነው አሁን የነገርኩሽ
ይንገሩኝ አንደኛው
እሺ በአንዴ ቆይ አንዴ እያወጣልኝ ነው ኔትወርክ እየተሽከረከረ ነው እፍ። ረጅም መከራ
መልሰው ይደውል ሲያወጣለት ደንበኞች hello አቤት መልሰው ይደውል ሲያወጣለት